ሄሎ
ሄሎ አቤት፣
ሰላም ነው።
እግዚአብሔር ይመስገን።
እንትን ቲክቶክ ላይ አይቼ ነበረ የሆነ መኪና እና ምን አይነት
ኮሮላ ኤክስሲቲ
ኮሮላ ሁለት ሰባት አ
አለ እንትን ሙሉ የባንክ ዕዳ ያለበት ማግኘት ይችላለሁ።
እዳ ያለበት የለንም። የሚመቻችለት ነው ገና።
ሚሳ- የሚመቻችለት አዎ ቢያንስ በጥሬ ምን ያህል ቅድመ ክፍያ የሚያስፈልግ እስከ አንድ ነጥብ ስምንት
ቅድመ ክፍያው የ cash ኡ ማለት ነው።
ባንክ ይመቻችልሃል። አዎ
ባንክ የሚመቻቸው እስከ አንድ እስከ አንድ ነጥብ ስምንት ነው።
cash አንድ ነጥብ ስምንት አንድ ሚሊዮኑ ባንክ
Okay አንድ ሚሊዮን ነው ነው እንደዛ ነው። እሺ አዎ እሺ፣ አዎ፣ አምስት እሺ፣ check አድርጌ እሺ፣ እደውላለሁ።
እሺ አባሽ እሺ